አሎ ጤና ይስጥልኝ። ቤተሰቦች ጤና ይስጥልኝ። ሰላም ነው አለን አለን ሰላም ነው።
አለን አባቴ። ትናንትና ሩብ ጉዳይ ለዘጠኝ እሺ የድሮ- ያደረግነው ብር ነበረ እና አልገባልንም እስካሁን እ?
ወደ Best Bet አዎ፣
ዲፖዚት ቤት አድርጎ ፊት ላይ አዎ deposit አድርገን ነበር አምስት ሺህ ብር አጋጣሚ እና ነው። deposit አልወጣልንም text ገብቶለታል አይደል? ስልኩ ላይ
እ?
deposit text ወደ ስልኩ ገብቷል።
አልገባም አልገባም
deposit ሲያደርጉ በቴሌ ብር ነው ያደረጉት። ከቴሌ ብር ነው።
እዛው ላይ game ኡ ላይ ነው cash out ያደረኩት okay withdraw ነው የነበረ ማለት ነው።
ያደረጉት አይደል? withdraw ነው።
አዎ እሺ፣ ዊዝድሮ የቤት ያደረኩትና ቤት የደወሉበት ነው።
አይደለም እሺ፣ ዜሮ ዘጠኝ ሰላሳ ሰባት አርባ ሀያ አንድ አርባ ሰባት ነው የምጫወትበት የነበረው ዜሮ ዘጠኝ
ሰላሳ ሰባት እሺ
አርባ ሀያ አንድ አርባ ሰባት account ኡ ደግሞ ወደ አስ- አንድ ሺህ የላኩበት ማለት ነው።
እሺ ቆይ አንዴ ስንት ብር ነው? አምስት ሺህ
አሎ ወይ ወንድም ሸንኮራ ላይ ያለው አ ምን አልከኝ ወንድም?
አምስት ሺህ ነው።
እሺ እሺ እቀበላለሁ። እሺ እቀበላለሁ። ስ- መጥቼ ዳቦ ቤቱ
እሺ approve ዳርግ እ?
ጠብቀውና ይገባልሃል። እሺ
እሺ ና ምን አልከኝ አባቴ?
approve ዳርግልሃለሁ። ትንሽ ጠብቀውና ይገባልሃል። እሺ
ወደዚህ ወደ ቁጥሩ ሰ- ልትመልሰው ነው ብሩን እንዴ?
አይ ገብቶልሃል። በቃ ወደ ብ- እንትን approve ዳርግልሃል። ወደ ቴሌ ብሩ ይገባልሃል። እሺ
እሺ እሺ